ጤና ይስጥልኝ ቤተሰብ ቤት hello
አይሰማም
hello
ይሰማል ይሰማል አይሰማም አዎ ይሰማኛል።
ምነው ቆይ ብሩ በጣም ቆየ
hello
ብሩ ቆየ በጣም hello
ይሰማኛል ቤት ቤት ብር withdraw አድርጌ ነበር እስካሁን አልገባም እሺ deposit አድርገ ነው?
withdraw hello
withdraw አድርጌ withdraw withdrawal መቼ ነው?
ምሳ
ስልክ ንገረኝ የቤተሰብ ቤት ይቅርታ ዜሮ ዘጠኝ
ሰላሳ ሰላሳ
ሰማንያ አምስት ሀምሳ ስድስት እሺ
ዘጠና አምስት ስንት ብር ነው ይቅርታ?
አስር ሺህ እና አንድ ጊዜ አስር ሺህ ከዛ አምስት መቶ አዎ ቅድም ደውለልኝ ነበር እኮ ለሳንቲም አሳውቀናል።
አሳውቅ ያለው እኔም እንትን ብያቸው ወደ ከዛ ቴሌብር ጠይቃለሁ ቴሌብር ደግሞ እኛ ጋር አልደረስም ነው አዎ የሚል አዎ ብለኸኛል። እንደዛ አልከኝ እኮ እኮ አይ እኔ አባባሌ ሳንቲሞች ጋር አሁን ደውለንላቸው ነበር እየጠየቀን ነው። እሺ ይቅርታ ትንሽ ጠብቀን በጣም balance ዲላል አያሳይም፣ ግን ያለውን ሁኔታ አሳውቀናቸው እነሱ more ደግሞ ከቴሌብር ጋር check እንዲያደርጉ እ ጠብቀን ትንሽ ወይ ደግሞ በአምስት በአምስት መላክ አይቻልም ምናልባት እ እኔ ቴሌብር ካልቻለ ምናልባት አስር ሺህ አንድ ላይ እ ገባኝ። ይቻል ነበር ግን already ባላንስር ነው የሚለው። ምናልባት አሁን ወደ ቴሌብር account credit ስላልተደረገ ነው እንጂ እሱን ደግሞ እነሱ check ያደርጋሉ። ችግር የለም እ እ እሺ፣ check አድርገን እናሳውቃለን። ይቅርታ ትንሽ ጠብቀን